ጤና ይስጥልኝ ቤስት ቤት ራሄል ነኝ። ባኮ የምንወርደው
ለምንድን ነው ብር ሁሌ የሚያዝብህ?
ያልገባልክ ብር አለ
አዎ approval ስለሚፈልግ ነው በእኛ side። ንገረኝ እና check ላድርግልህ። approval ስለሚፈልግ ነው በእኛ side።
እሺ ቁጥሩን ንገረኝ እና check ላድርግልህ።
ዜሮ- ዜሮ ዘጠኝ ዜሮ ዘጠኝ ዜሮ አንድ እሺ
ሰላሳ ሁለት ሰላሳ ሁለት እሺ ዜሮ ዜሮ
ስንት ብር ነው?
አረ እስከ ዛሬ ካልደወልኩኝ ብር አይገባልኝም። በዚህ ላይ የሚረሳው አለ።
እኮ ስንት ብር ነው አሁን ያልገባልህ?
አሁን አሁን ነው ደውዬ አርባ አንድ ሺህ ብር የገባልኝ።
እሺ
ከዛ በፊትም ማለት ነው እ ካልደወልኩኝ አይገባልኝም። አሁን እ ልክ እየበላሁ እንትን እያልኩኝ እ ወደ ቴሌብር ለማውረድ ስል አዎ approve ማድረግ አለብን እኛ። ለዛ ነው መደወል እ?
ያለብህ።
እ እኛ approve ማድረግ አለብን transaction ኑን። ለዛ ነው መደወል ያለብህ።
ማለት
እ፣ ማረጋገጫ መስጠት አለብን ነው የሚባለው። እንደዛ ማለት ነው።
አሀ እናንተ ጋር ጋ- በእናንተ ካልያዛችሁ እንትን አይለቀቅም ማለት ነው።
አዎ፣ ምክንያቱም በሰው account ገብተው withdraw የሚያዙ ስላሉ ያንን አዎ።
ያንን ለማስቀረት ነው።
ነው አዎ እና ንገረኝና ያልገባልህን አርባ አንድ ሺውን እኔ ነኝ approve ያደረኩልህ ቅድም።
እሺ፣ ሌላውን ይልኛ ሌላ ከዚህ በፊትም ያልገባ እኖራለሁ እኮ እኔ እኮ ስንት ብር እንደሆነ ወይም ቀኑን ንገረኝና check ላድርግልህ።
ከሁለት ቀን በፊት
ሀያ አራት ሺህ ብርም ገብቶልሃል በዘጠኝ ያዘዝከው ማለት ነው። ስንት አዎ።
ብር ነው ያልገባልህ?
እኔ በዛን ጊዜ እኔ ማ- ማ- ማዘዙን ነው እንጂ አላስታውስም። ለዛ ነው ያልኩሽ።
አንድ ሺህ እና ሰላ- ሁለ- ሰላሳ ሁለት ሺህ ያዘዝከውም አለ በስድስት እሱም ገብቶልሃል። ያልገባልህ ነው ያልገባኝ። ሁሉ ያልገባልህ transaction የለም።
እሺ አዎ check አድርገው እሺ።
እሺ